hello hello
hello ማለት ጤና ይስጥልኝ።
አብሮ ስለኝ ስራ ፈልጌ ነበር።
so ከአርባ ምንጭ ነው።
አዎ አዎ so እሺ፣ የቴሌግራም በዚህ ስልክ ነው የምትጠቀመው?
አዎ አዎ
so በዚህ ስልክ ከሆነ ቴሌግራም የምትጠቀመው፣ በዚህ ስልክ የ Telegram channel ኣችንን እልክልሃለሁ።
እሺ so እዛ ላይ ከሁለት መቶ ሺህ በላይ member ያለው የ Telegram channel አለ።
እሺ so እዛ ላይ ከአንተ ጋር relate የሚያደርጉ በቀን ከሰማንያ በላይ ስራዎች ነው post የሚደረጉት።
በቀን በቀን በቀን ከሰማንያ በላይ ስራዎች ነው post የምናደርገው Telegram channel ኡ ላይ።
እሺ so ከአንተ ጋር relate የሚያደርጉትን ስራዎች apply ማድረግ ትችላለህ እዛ ላይ ማለት ነው።
እሺ
so እዛ ላይ የሚጠይቁ መረጃዎች አሉ። እንትን start ስትለው bot ኡ ላይ apply ማድረግ ስትጀምር so እዛ ላይ CV አለ።
አ- CV አለ አንተ
አለኝ አዎ so እዛ ላይ የሚጠይቁ information ኖች አሉ። apply ካልከው በኋላ መጀመሪያ register ስታደርግ የሚጠይቅ information ኖች አሉ። እነሱን ካስገባህለት በኋላ ስራዎችን በቀላሉ apply ማድረግ ትችላለህ ማለት ነው።
እሺ እሺ እጠብቃለሁ እሱ ቴሌግራም በዚህ ስልክ ልክልሃለሁ።
እሺ so እዛ ላይ ገብተህ አንድ ስራ እንደ example ዝም ብለህ apply በልና እዛ ላይ የሚያስሞላ form ኦች አሉ። እሱ ከሞላ በኋላ register አረክ ማለት ነው፣ እዛ bot ኡ ላይ ማለት ነው። so ከዛ በኋላ ስራዎችን apply ማድረግ ትችላለህ። የሚያስቸግርህ ነገር ካለ anytime ደውልልን በዚህ ስልክ።
እሺ እሺ እሺ፣ መልካም ቀን።
እሺ